ጤና ይስጥልኝ ቅድስት ነኝ አቤት ቅድስት እንትን እንድታረጊልኝ ነበረ ምግብ ቤት ምግብ እየሰጡኝ አይደለም። በጣም አቆይብኝ። ቤተቻ ነው ኦርደር ነበር እያወራው ነው። ሄሎ አቤት
ዜሮ አምስት ስላልከኝ ኦርደር ነበር ሀያ አምስት አቦ
አስራ ሁለት አልደረሰልኝም ነው ያው እስካሁን አልሰጡኝም።
አዎ እሺ አሳውቅልሃለሁ ሬስቶራንት ላይ እንድጦል